ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እንትና ነበር አስራ ሶስት ሺ አምስት መቶ ነበር አልገባም።
ምን?
አስራ ሶስት ሺ አምስት መቶ በቴሌግራም ድሮ ነው?
ልክላችኋለሁ። አዎ withdraw ነው?
አዎ መቼ ነው የላኩት በቴሌግራም?
ተ- ዛሬ
እሺ መልስ ስናገኝ እዛው ላይ እናሳውቆታለን። ደንበኛችን በትዕግስት ይጠብቁ።
አዎ አይ ኦኬ እሺ ልጠብቅ። በቴሌግራም ዞሮ ዞሮ ልኬዋለሁ።
ሰላም ይጠብቁ።
እሺ